ሰላም ጤና ይስጥልኝ ቤስቤስ ከዛ ነኝ ዋኩም ልርዳ እንዴት አደርሽ? ሰላም ነው።
አለ እግዚአብሔር ይመስገን እንርዳ አሁን አሁን በዚህ ስልክ አምስት ሺህ ብር ወደ ቴሌ ብር እራሱ ስልክ ታሻውት አድርጌ ከእናንተ ኮንፈርሜሽን ይጠይቃል።
እሺ የቤት ቁጥር የደወልክበት ነው አባቴ የደወልኩበት ቴሌ ብሬም እራሱ ነው።
እሺ በአሁኑ ወቅት ግን ሌሎችም ከፋይ ጋር ግንኙነት የሌላቸው መርከቦች ኢላማ በመደረግ ላይ ናቸው ተብሏል። ታላላቅ የመርከብ ኩባንያዎች ሌላ መመሪያ እስከሚሰጥ ድረስ መርከቦቻቸውን ባሉበት የባህር ላይ ኬላዎች እንዲቆሙ አዘዋል። በዓለም ንግድ ትልቅ የደም ስር ከሆኑት አንዱ ተደርጎ በሚታየው ቀይ ባህር ላይ የሚፈጸሙ ጥቃትም የነዳጅ እህልና ሌሎች ቁሶች ዝውውርን እሺ ስለሚገታቸው ስንት ብር ነበረ?
እንደ ቪኦኤ ዘገባ ከሰው አምስት ሺህ ብር ሰዓት ወዲህ በኢራን የሚደገፉ ቡድኖች በመካከለኛው ምስራቅ በሚገኙ የአሜሪካ መከላከያ አባላት ላይ የሚያደርጉትን ጥቃት በከፍተኛ መጠን እንደጨመሩም ታውቋል።
እሺ ወደ ተመሳሳይ የቴሌ ብር ቁጥር ዜሮ ዜሮ ነው አይደለ? ዜሮ ዜሮ ስልሳ ሁለት ሰባ ስልሳ አምስት አዎ አዎ account ን አንዴ check ማድረግ ስላለብኝ ነው። ጠብቀኝ መስመር ላይ እሺ።
እ account ን አንዴ check ላድርገውና confirm አድርግልሃለሁ። መስመር ላይ ጠብቀኝ።
እሺ አሁን ደግሞ የስፖርት መረጃዎችን የምናደምጥበት ሰዓት ላይ ደርሰናል። እንዴት ነው ስ- ደህና ነኝ፣ እንዴት ነኝ? ደህና ነው ወይስ ባል? እስቲ የስፖርት መረጃዎች ላይ ነው። አመሰግናለሁ። ከሀገር ውስጥ ጉዳዮች ሲጀምር የኢትዮጵያ ፕሪሚየር ሊግ ጨዋታዎች ዛሬ ይቀጥላሉ። አሁ- ሁለት ጨዋታዎች ይደረጋሉ። ዘጠኝ ሰዓት ላይ ሲል ወላይታ ዲቻ ከሲዳማ ቡና፣ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ይጫወታሉ።
እሺ ከቤት ቤት account ውጭ ተደርጎ ወደ ቴሌ ብር ቁጥር ገብቷል። እሺ አባት thank ወላይታ ዲቻ እኛም እናመሰግናለን ስለደወልክ። መልካም ውድ ሲዳማ ለሁላችን በዚህ ወቅት ደግሞ ተሰልጣኙ ማስተማር